ምን ሄሎ ሄሎ፣ ሰላም ጤና ይስጥልን። ቤት ቤት ሰላም ነው።
አለን ምን ልጣ
ኮንፊርም ብሎኝ ቁጭ ብሏል። ዊዝድሮ አድርጌ ትላንት እሺ ልቀኝ ቆይ ሄሎ ወይ
ጤና ይስጥልኝ።
ሰላም ነው።
ሰላም ምን ልርዳ
withdraw ትላንት አድርጌ ነበረ እና እሺ confirm confirm ብሎኝ ቁጭ ብሏል።
አንድ የቤት ቤት ቁጥርን ትነግረኛለህ? ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት ሰባ አራት እሺ
አ- ሰባ አራት አስራ ሰባት ሰማንያ ስምንት
እሺ ስንት ብር ነበር?
አስር ሺህ አስር ሺህ ብር። እሺ አንዴ እ።
ጠብቀኝ፣ ቼክ እያደረኩልን።
እ።
አስር ሺህ ብር hello hello ወደ ቴሌ ብር ነው አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት
አዎ ዜሮ ዘጠኝ አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት አ confirm አድርጌልሃለሁ።
alright።
እሺ ገብቶልሃል። እሺ መልካም ቀን።
እሺ እሺ